ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው
ሰማማ
እግዚአብሔር ይመስገን
ቴሌግራም እንትን ላይ ልኬላችሁ ነበር እና ብር withdraw አድርጌ አየር ላይ ቀረብኝ
ቴሌግራም ላይ ልከዋል አዎ ልክ ያለው ስልክ ቁጥሩን እና እንትኑን ልኬ ነበር ቴሌግራም የደወልኩበት ስልክ አይሰራም እዛ ላይ እዛ ስልክ ላይ አይደለም የሚደውሉት እሱ ቴሌግራም ለመላክ ብቻ ነው አዎ ዜሮ ስድስት መጨረሻው ማለት አዎ እዛ ላይ አይደወልም የሚደውሉት እዚህ ላይ ነው እሺ ተላልፎለታል መልሱን ስናገኝ እናሳውቆታለን እሺ
እሺ አመሰግናለሁ እሺ
እሺ